I want your hello
አቤት ሰማንያን ሰማንያ ስምንት ላይም ደውለዋል።
አዎ ደውያለሁ። አዎ Flintstone ነው የደወሉት ደወሉት። ምን ልርዳዎት?
አይ እዚህ በቲቪ አሁን ተመልክቼ እሺ ቦታ ካላችሁና ያለው ሁኔታ እስቲ ንገሩኝ። ምንድን ነው Flintstone Homes?
አ- አክሲዮን ፈልገው ነው?
እ እስቲ ንገሪ ምንድን ነው?
እሺ ወደ office መጥተው ነው ያለውን መረጃ detail ኡን የሚወስዱት። የት አካባቢ ነው ያሉት እርስዎ?
እኔ አሁን ያለሁት የት መሰለሽ? አማራ ክልል ባህር ዳር ከተማ ነው ያለው።
አሀ እሺ። በአቅራቢያዎት ባሉ ባንኮች ሄደውም መረጃውን መውሰድ ይችላሉ። ግን የሽያጭ አማካሪዎች detail ኡ እንዲያስረዱት እንዲደውሎ ታደርጋለሁ።
እስኪ ንገሩኝ። እሺ አሁን እንትን አድርጊ፣ con- contact አድርጊ።
እሺ እሺ።
እሺ